እሺ ሀንታ ቃል ኪዳን ከብስ ቤት ምን ልርዳው?
እንትን ትናንትና ከቴሌ ብር ወደ ግስ ቤት ሁለት መቶ ብር ልኬ ነበርና አልገባልኝም።
እሺ deposit message ኡን ይላኩልን።
አ deposit message ኡን ቴሌግራም ላይ ይላኩልን።
deposit ምን message ኡ አለ አይደለ? ከየት ነው ያደረጉት? ከቴሌ ብር ነው ከቴሌ ብር
እኮ deposit message ይልክልዎት የለ ቴሌ ብር።
አረ የለም ስማ ደልቻለሁ።
እሺ አስልኳቸው ነው ወይ ደግሞ በምን ነው የሚጠቀሙት? app ኡን ነው የሚጠቀሙት ወይስ
አዲስ በ Chrome ነው የምገባው። Chrome ነው የምጠቀመው።
አይ እንትን ነው ቴሌ ብር ነው ያልኩት።
አዎ በ application ነው ቴሌብር በኮከብ አንድ መቶ በቁጥሩ ነው?
ነው። አዎ እኮ በቃ እሺ እነሱን contact ያድርጓቸውና message ኡን ያስልኩና ይላኩልን ለኛ።
ከቴሌ ብርማ ተቀንሷል እኮ ብሩ።
እኮ ሲቀነስ message ይገባሉ ቴሌ ከቴሌ ብር አዎ message አጥፍቼዋለሁ አሉኝ።
አዎ ስለዚህ message ኡ ስለሚያስፈልገን እኛ ደግሞ ያስልኳቸው እነሱን ድጋሚ አልኩት።
እሺ እሺ እሺ መልካም ቀን። እሺ።
እሺ